ጤና ይስጥልኝ። ጸጥታ አምቡላንስ ጤና ይስጥልኝ።
ጤና ይስጥልኝ።
አምቡላንስ ፈልገን ነበር። ኦክሲጅን አላችሁ? እንዲህ ወደ ጴጥሮስ ለመውሰድ ከተክለ ሃይማኖት ሆስፒታል።
አዎ ደውላችሁልን ነበር። አሁን ላይ እሺ።
መስፍን እንዳለ የተባለ ታካሚ አይደል?
አዎ አዎ communicate አላደረጋችሁም፣ እዛ አልጨረሳችሁም። ጴጥሮሶች ከእኛ ጋር የሚቀራቸው ነገር አለ ብለውኝ ነው። አለው፣ የእኛ አምቡላንስ አለው። ችግር የለውም።
በጣም እናንተ ጥሩ።
ስጨርሱ ደውሉልን፣ እኛ መተን እንወስዳለን።
በጣም ጥሩ። እሺ፣ እናመሰግናለን። እማዬ። እሺ።
ከጴጥሮሶች ጋር ያለውን ጨርሱና ደውሉልን።
እሺማ፣ እሺ እሺ።